ሄሎ ሰላም ነኝ።
ሰላም እንዴት ነሽ?
አለሁ እንዴት ነህ?
አለሁ አለሁ አለሁ። ደሙልኝ እንዴ አንቺ ነሽ እንዴ?
እኔ ብቻ ነኝ ማለት ነው?
ያው በተደጋጋሚ አነሳሽ። ዜሮ አምስት ሰማንያ ሶስት complex ማለት ሰላም ዜሮ አምስት
ሰማንያ ሶስት ዜሮ አምስት ሰማንያ ሶስት እሺ። ማነው ስምህ?
እ ማነው ስምህ?
ምን አልሽኝ?
ማነው ስምህ?
ስሜ አ ሀብታሙ ነኝ።
okay እሺ። ሀብታሙ የሚስተካከል ነገር የለውም አይደለ?
አዎ
በቃ እሺ በይ።
እልልሃለሁ።
እሺ እሺ አትሽር